ሄሎ
ሄሎ
ሰላም ጤና ይስጥልን። ቴሌቪዥን
አብረ ስጥልን። ሰላም ናችሁ?
እግዚአብሔር ይመስገን አለ።
እ፣ ቴሌዋን እየሞከርኩ ነበር።
እሺ
ጥያቄና መልስ ነው ለቀቀው። በዚህ
በትንሿ ስልክም በድረገጽም ገብቶ መጠቀም ይችላሉ። እም፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ።
እሺ፣
አንድ ቁጥር ላይ ለመመዝገብ
አዎ ተመስግቤ ያለሁ በቃ እሺ፣ ሶስት ቁጥር ሶስት ቁጥር ለመጫወት የሚለውን ይጫኑ።
አዎ ጥያቄና መልስ እድሎትን ይሞክሩ የሚል ይመጣሉታል። እሱ መርጠው መጫወት። ጥያቄና መልስ በኮይን ነው። ትኬት እሺ፣ በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ ነው
አዎ ጥያቄና የሚጠቀሙ።
መልሱን ጥያቄና መልስ የሚለውን ጫነ።
አዎ
እሺ፣ ለአለ ጥያቄ የአስራ አምስት ሰከንድ ነው የሚሰጠው።
አዎ በየአስራ አምስት ሰከንዱ ካልተመለሰ ወይ ደግሞ መልሱ ትክክል ካልሆነ ወደ ኋላ ይመልስቦታል።
አዎ። እሺ፣ አመሰግናለሁ።
መልካም እድልሽ። እሺ
እሺ።
እሺ